ሄሎ ሄሎ።
አቤት ይሰማል።
እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን።
ሰስ ያሁን ኮሮነር እያስተዋወቀ ነበር።
ምን
ኮሮነር ሁለት ሰባት
ኦ ሁለት ሰባቱ የተሽጧል አባ የቡያ ነው።
መቼ ነው የተዋወቀው? ገና ዛሬ ጠዋት አይደል?
ምን እ፣ ታርጋው ምን አይነት ከለር ነው? ካኪ ከለር?
ሻምፓኝ ከለር አ፣
አዎ፣ አይ የቆየ ነው። ዛሬ ገብቶለት የቆየ?
ነው እንጂ የቆየ አዎ ቆይቷል።
ነው። እሺ፣ እንደሱ አይነት መኪኖች አሏችሁ?
እ፣ አሁን ላይ ስልካችሁ የለኝም።
ረጅም ጊዜ ስደውል አይሰራም ነበር። ዛሬ ያው በመጀመሪያ ጊዜ ሰራልኝ።
ተመልሰ አሁን busy ስለሚሆን እኮ ነው ጥሪ በጣም ስለሚበዛ ረጅም ሰላሳ ደቂቃ ጠብቄያለሁ። አንድ ቀን
አዎ።
ወይ የግል አይ፣ ስልካችሁ ስጡኝና contact እናድርጋችሁ።
እሺ፣ የኔን ያዘውና ትደውልልኛለህ። ሰላሳ ሰባት ሶስተኝ
ዜሮ ዘጠኝ ሰላሳ ሰባት እሺ፣
አርባ ስምንት
አርባ ስምንት
ሰማንያ ሶስት አርባ ስምንት
ሶስት አርባ ስምንት ማን ብዬ ሊያዘው? በተሲ ሊያዘው?
ማህደር ማህደር ማህደር። እሺ አ።
ማህደር።
እሺ እሺ
ማህደር። በቃ እደውልልሻለሁ። አሁን መልሼ እደውልልሻለሁ።
እሺ እሺ